ሄሎ ጤና ይስጥልን ቤስት ጤና ይስጥልኝ ወንድሜ። ብር የሶስት ቀን ገና አይገባም እንደ ብሩ በአካውንት ይወሰዳል። በአጋሽ ነው ትቻውት
መች ነው መች ነው ትነ ነበር አ
መቼ ነው? ሶስት ቀን ሆኖታል።
አሀ
እሺ ስልክህን ንገረኝ እስኪ።
በአካውንት ወይ በትቻወት ወይም አካውንት አይ የቤስት ቤት አካውንት እ ዜሮ ዘጠኝ እሺ
እ ሰላሳ ሰባት እሺ
አርባ ስድስት እ
አርባ ስድስት እሺ
እ ሰማንያ ሁለት እ ሀምሳ ሶስት
መች ነበር ቀኑ?
አ መች ነበረ ቀኑ?
የቀን ቀኑ መች ነው? መች ነው? ስም መች ነው ቀኑ?
እ ያ እሁድ እሁድ ነው እንደ እሁድ ማታ ነው።
እሑድ ነው እንደዛ የሆነብህ?
አ ማታ አስራ ሁለት ሰዓት ምናምን
እሺ
የአምስት መቶ ነው።
ስንት ብር ነው?
አምስት መቶ
አምስት መቶ ብር ነው?
አ
በሳንቲም ነው አይደለ?
አ በሳንቲም ፔ ነው የሞከርከው አይደለ? በሳንቲም ፔ
በሳንቲም
አ በሳንቲም ፔ ነው፣ በቻፓ ነው፣ በምንድን ነው የሞከርከው?
ያ